Hello?
Katie,
hello hello hello አቤት ይሰማኛል።
አዎ አሁን ይሰማል። እንዴት ነሽ?
እንዴት ነህ? አለው እግዚአብሔር ይመስገን።
አለሁ አለሁልሽ። ሀያ ሶስት ዘጠና አንድ ሀያ ሶስት ዘጠና አንድ ምን ሆነብህ?
የገርጂ order ገባብኝ። ባለፈው ያለው የገርጂ order ገባብኝ።
የገርጅ order ገብቶብኝ እርሻ አዎ እንዲጠብቀኝ ሰመረ ነኝ። ጋብ ነው ያለሁት። ንገሪልኝ።
እኮሽ ሰመራ አንፈትልኝና ልጠይቅ።
እሺ በእናትሽ ጠይቂ። እስኪ ቁጠር ለመጀመር ሶስት የት ጋር ነው የምሄደው?
ሰመራ ይወጣላል driver ተፈልጉ። እሺ
እሺ እሺ እሺ